Hello ሰላም ነው? አብሮ ይስጥልኝ። ዛሬ አስከፍቼ ነበር እንትን betting እናንተ ጋር እና መኪና ለማስጫን ፈልጌ አሁን እንድትጭኑልኝ ፈልጌ ነው።
ስልክህን ንገረኝ።
ስልኬን አዎ፣ ዜሮ ዘጠኝ አርባ አምስት እሺ፣ ዜሮ ዜሮ እሺ፣ አርባ አንድ እሺ።
አርባ አንድ ዘጠና አምስት ሰላሙን ነው የላኩት። ሰላሙ የሚባል ልጅ አለ። አዎ፣ መጨረሻ ዘጠና አምስት እ
እሺ፣ እያየሁልህ ነው። ቆይ እሺ።
አርባ አምስት ዜሮ ዜሮ አርባ አንድ ዘጠና አይ፣ የቤት ዘጠና አምስት ዘጠና ነው።
አርባ አንድ ዘጠና አምስት አዎ፣ ይሄ አይሰራም። ሌላ ንገረኝ። የምስት ቤት ነው።
እኮ እንሲ ይሄን እሺ ያዥ ሰላሙን ስለላኩት በራሱ ቁጥር መዝግባችሁ ነው ዜሮ ዘጠኝ ዜሮ ዘጠኝ ሀያ አንድ እሺ፣ ዜሮ ዜሮ እሺ፣ ሀያ ሁለት እሺ።
አስራ ስምንት
ቀን ንገረኝ ወንድሜ።
እየተመዘገበ ሄሎ እ